ሄሎ ሄሎ እንካ እንካ ቅር አቤት አንድ ፊት ቆይ እሺ
ሄሎ አቤት ይሰማል
በሳንቲም ይዝድሮ አልቼ ነበር
መቼ ነው ትናንት እ?
መቼ
ከትናንትና ወዲያ ሌሊት ላይ እሺ አንዴ ቼክ ላድርግልህ
እሺ እሺ ቁጥርህን ንገረኝ ዜሮ ዘጠኝ hello አቤት ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ እሺ ስልሳ ሁለት ሀምሳ ስድስት ሀያ ዘጠኝ
ሀያ ዘጠኝ አዎ መጨረሻ እሺ ስንት ብር ነው በሳንቲም ሶስት መቶ አንድ እሺ ሶስት መቶ አንድ ነው አይደለ አዎ ወደ አስራ አምስት ሰባ ሶስት ሀያ ሀያ ሁለትን ያዘዝከው አዎ
እሺ process ላይ ነው ከኛ already ስለወጣ የሳንቲሙ ስልክ ልስጥህና ደውልላቸው እሺ እሱ busy ነው ይሄ ግርማ ምናምን የሚለው አለ በቴሌግራም እንትን ብያቸው ነበር ቁጥሩ ሰጥቶን busy ነው
ግርማ?
ጭራሽ። አዎ።
ይሄ አ- ኮዱም አለ ዘጠና ሶስት ስልሳ ላይ supporter ኦቹን ማግኘት ትችላለህ የሳንቲም Pay ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ እኛ already ልከንላቸዋል ብዬ ነው እሺ ደግሜ ብልክልህ ምንም መልስ እየሰጡ ስላልሆነ እ።
እ፣ ደውለክ process ላይ ነው ብሬ አልገባልኝም ወደ ቴሌ ብር በላቸው እሺ
እሺ እሺ ስለ ደወልክ አመሰግናለሁ መልካም ቀን አይ